በደንብ እስቲ ቤት
register ለማድረግ ፈልጌ ነው እኮ በዚህ ስልክ ቁጥር እሺ እና በዚ ይሄ ስልክ ቁጥሩን ጽፌ ምናምን ስጨርስ የለም እሺ
username is not created ምናምን እያለ አስቸገረኝ።
መጀመሪያ register የሚለውን ነክተኸዋል አይደል? ከዚህ በፊት አሁን ካሁን ከዛ ስልክ ቁጥሩን ጻፍኩኝ።
ከፍተህበታል ስልክ ቁጥሩን account።
ኧረ አልከፈትኩበትም። አሁን ከፈትኩበት።
እሺ register የሚለውን ትነካውና እ፣ ስልክህን ስታስገባ ዘጠኝ ብለህ ጀምረህ አስገባ። ስልክ ቁጥር ይጠይቅሃል መጀመሪያ ላይ።
አዎ ዘጠኝ ብዬ ነው ያስገባሁት።
እሺ ከዛ በኋላ password ስታስገባ ደግሞ
ፊደል ቁጥርና hashtag አይደለ? ምናምን።
የመጀመሪያዎቹን ሁለት ፊደል አድርጋቸውን የመጀመሪያውን capital letter ሁለተኛውን small letter አድርገው።
እሺ
ከዛ አምስት ቁጥሮች አስገብተህ እም፣ አንድ symbol ጨምርበት፣ ወይ ኮከብ ወይ መሰላል አይነት ነገር ማለት ነው።
እሺ ራሱን password ደግሞ register ማለት ትችላለች።
እሺ ይሰራል። አንድ ሰው ልሞክረው።
አዎ ሞክረው። እስኪ ካልሰራ ደውልልኝ።